hello ጤና ይስጥልኝ በድጋሚ ጤና ይስጥልኝ አብሮ ይስጥልኝ እስከ ሃምሳ ሺህ ብር ስለሚለውን ፕሮግራም አይቼ ነው በዩቲዩብ የደወልኩኝ በዘጠና አንድ አስራ አንድ ወይንም ደግሞ በተቀመጠው የስልክ ቁጥር ዜሮ ዘጠኝ ሰባ አምስት በሚለው ጥሩ እዛው live ላይ ተከታተሉ live ላይ ይከታተሉና እጣ ይወ- እጣ ይወጣል
እጣ ነው መስፈርት አለው አሁን እዛው መስፈርት ሶስት ይላል ደውል እ ይገባል
አሁን ላይቭ ላይ ይከታተሉ ደውዬ እጠራና
ሽልማቱ ሽልማቱ ይኸውልህ በመደወል ብቻ ነው
በመደወል ብቻ አይደለም እመቤት ደውለው እጹብ OK ድንቅ ልጅ ከጠቆሙ እና OK የጠቆሙት እጹብ ድንቅ ልጅ ከቀረበኛ ጋር ሰላሳ ሺህ ብር ይሸለማሉ። ላይቭ ላይ OK የምንሸልመው ደግሞ እዛው ላይቭ ላይ እየተከታተሉ comment ሲያደርጉ እዛው ላይ ነው እጣ የሚወጣው።
OK ግን የድምፅ ጥራት ያንሰዋል። ድምፁ አይሰማም ብዙ
አሀ comment live ላይ ስርጭቱ አይቻለሁ። አዎ live የዩቲዩቡ ስርጭቱ ነው።
አይቻለሁ። አዎ እሺ አዎ እሺ፣ እናመሰግናለን። አሳውቃለሁ። እሺ እሺ
እሺ፣ ይከታተሉ። እናመሰግናለን።
እሺ እሺ።
እሺ